А, цена истины.
እንትን ወረት ከባንክ ሲቢ ብር ገንዘብ ልኬ ወደ ሲቢ ስላስገባ እሺ።
እ?
ምን ገንዘቡ deposit አድርገህ deposit አርግቼ
ስንት ብር ነው?
መቶ ብር ነው እስቲ ቤት ቤት ቁጥርህን ንገረኝ።
ዜሮ ዘጠኝ እም፣
እ፣ ዘጠና ስድስት
እሺ
ዜሮ ዘጠኝ እም፣ ሰማንያ አራት እም፣ ሰማንያ ስድስት እና ታሪኩ ያስገባሁኝ ዋ Thursday ነው።
ሐሙስ ዕለት ነው።
አዎ ሐሙስ ዕለት ከሲቢ ብር ልኬ ወደ deposit አደረግ ሐሙስ አልገባልኝ ሰባት ማለት ነው።
እና ሀያ ሰባት ሰዓት ሰዓት ከሰላሳ አራት መቶ ብር ነበር።
እሺ Hello፣ አዎ አዎ መቶ ብሩ process ላይ ነው ይላል።
እ አልገባልም። process ላይ ነው። እንትን ሲቪ ቁጥርህን አብረክ ላክልን። deposit text ኡን ሲቢ እና ቁጥሬ ደግሞ ያው እ፣ የነገርኩሽ ቁጥር ነው።
እሺ deposit text ኡ ስለሚያስፈልገን እኛ ለቻፖች እ?
እንድናሳው- ለቻፖች እንድናሳውቃቸው deposit text ኡ ያስፈልገናል።
ምን ያስፈልጋል?
deposit text የገባልህ ካለ
deposit text deposit text የገባ message አለ አይደል?
አዎ ከሲቢ ብር አዎ እሱን ላክልኝ። ቴሌግራም ላይ እ፣ ቴሌግራም ላይ ላኩኝ።
ልካልናል።
አዎ ልኬያለሁ። ይሄ ስምህ አሁን ማን ነው? ቴሌግራም ላይ እ፣ ሙባሪክ
ሙባረክ አ
ሙባሪክ ማን ነው?
ሙባሪክ አብዲ ዳሂር
እስቲ አንዴ hi በለን። ቴሌግራም ወይ ቴሌግራም ቁጥር ንገረኝ።
09 እ፣
96 እሺ 09 እ፣
84 ሰማንያ አራት
86
እሺ በቃ አግኝቼዋለሁ፣ አሳውቅላለሁ። እንትን ቤት ቤት ቁጥርና አንድ አይነት ነው።
አዎ አንድ አይነት ነው።
እሺ በቃ እሺ፣ ለሻፕ አሳውቅላለሁ።
አይ እሺ